ጤና ይስጥልኝ አሽፌ ደነኝ ማኮ ምንድን ነው
ሄሎ አሁን ስልክ ቁጥር ተሰጥቶ ነበረ እና ብሬ ወደ ቴሌ ብር ለማድረግ እንትን ብዬ ስክሪን ሻት አርገ ላክ ብላችሁኝ ማለት ነው። ስክሪን ሻት እንትን ስል ስልኩ ዝግ ነበረ። አምሳ አምስት መጨረሻ ስልክ ሰታች።
እሺ ስክሪን ሻቱ በቴሌግራም ነው የሚልኩልን ደንበኛቸው እኮ በቴሌግራም ልከዋል።
እሺ በቴሌግራም ትልክለታል።
እሺ፣ በቴሌግራም ላኩለት።
hello አቤት ደንበኛችን
በዚህ በዚህ ቁጥር ቴሌግራም ላይ ነው ምልክልሽ።
አዎ በሀምሳ አምስት መጨረሻ ስልክ ቴሌግራም ላይ ስሞትና ስልኮትን ጽፈው ይላኩልን ከ screenshot ኡ ጋር ማለት ነው።
እሺ እሺ።
እሺ ደንበኛችን